ሄሎ
አቤት ሰላም ነው አቤል እንዴት ነህ?
አብዘ መስያ አለን አለን። የካይረኑ ፕሪንተር ነው እምቢ አለ የሐምራዊ
የእንትን ፕሪንተር አይደለም ይሄኛው ችግሩ አሁን መጨረሻ ላይ ላክልኝ ዲስክ ለምንድን ነበር?
እንትኑ ቪቦክሱ እሺ
ቪቦክሱ ሲነሳ ክሪቲካል ብሎ ክሪቲካል ኢሹ ያነሳል።
እስኪ run ሲደረግ critical error የሚል ነገር ያመጣል።
critical error ያመጣልና log file ላይ ገብቼ ሳየው እሺ
log file ላይ ካሁን በፊት እኔም እኔ ባለሙያ ነኝ በነገራችን ላይ ለዛ ነው እ log እዛ አይደለህም አ እዛ አይደለህም ያለኸው
እኔም በ remote ነው የምቆጣጠረው።
ነው እንዴ?
አዎ እኔም በ remote እና log file ላይ ገብቼ ሳየው timeout ኡ ወደ ስልሳ አራት ሺህ ይመጣል። ስልሳ አራት ሺህ ሚሊ ሰከንድ ነገር ማለት ነው።
እህ በጣም ምክንያት መሰለኝ እንትን ይላል ቪቮክሱ አይነሳ
እስቲ አሁን login እያደረገ ነው። ረን እያረኩት ነበር አሁን አ login ያረግ ያረግ እና መጨረሻ ላይ የሚያመጣ pop-up የሚያረግ እንትን አለ እም፣ እም።
zero point zero point zero point zero I see, yeah ምናምን አዎ critical error ነው የሚለው። እስቲ እንትኑን clear እናድርገውና just case ዳውንሎዱ አለህ እንዴ? አሁን ይታይሃል?
እ፣ አ ይተኛል ይተኛል እኔ ማጥሱ እሺ
ወይም ደግሞ ካልሆነ እ፣ በ browser የሚሰራ በ browser የሚሰራበትን መንገድ
በ launcher ትችላለህ። በ launcher ማጫወት እኮ
በ launcher ያው በጣም ኔትወርክ አዎ፣ ይታይ- ቪዲዮ ምናምን ጥራት እንትን እንደዚህኛው አይሆንም።
ይቆራረጣል። ቀጥ አዎ።
ቀጥ ቀጥ አሪያ ለዛ ነው። አዎ፣ አይ አሁን በቃ ይሰራል ብዬ አስባለሁ። ትንሽ ያው ቪቦክስ እንትን ስለሆነ የሚፈልግ ነው latest የሆነ ነገር ምናምን ስለሚፈልግ ዋይፋይ አለበት።
በ hotspot ነው የተጠቀሙት ወይስ ምንድን ነው?
በቀጥታ በእንትን ነው
እሺ፣
ራሱ በ LAN ነው።
okay። በቃ ትንሽ እንያውና
ካልኩ- ካልከፈተ እጽፍልሃለሁ እ ካ- ካልሆነ በ launcher ማስገባት እም፣ በቃ እሺ ትንሽ እንያውና እስቲኛው ገባ ይመስላል
login እያለ ስለሆነ እም፣ ትንሽ እንያውና ካልሆነ ወይ እንደ አዲስ አንዴ uninstall አድርገን install አድርገን እንሞክረውና አ፣ ካልሆነ በዛኛው እንትን እንላለን በቃ ድጋሚ እንደዛ ነው።
አ፣
በቃ እሺ አንድ ጊዜ ልሞክረውና uninstall አድርጌ ከዛ ወይ ወደዛኛው እንትን እንላለን።
አ።
እሺ አቤል እሺ